ሄሎ ሄሎ
ወይ ቤቲ ወይ
እ ይልኛ ስቱዲዮን አሁን ሳየው ማለት ነው እሺ
አርባ ስምንት ዜሮ ዜሮ አስራ ሁለት ላይ
ይቅርታ ማለት ሶስት ስቱዲዮ ቤቶች ማለት ነው ነው።
ያለ ነው እሺ ይኸውልሽ ስቱዲዮ እኔ ላይ የለም። screenshot ያረኩት ላይ ደግሞ ሳይ ምን ሰ- እንደሆነ ታውቂያለሽ ያለው እህ ዜሮ ዜሮ አርባ ስምንት አስራ ሁለት ሰዓት ላይ ያለው history የለም። እኔ game ኡን screenshot ስላረኩት ማለት ነው
እስክርቢቷ እንዴ ስጠኝ ዜሮ ዜሮ
አርባ ስምንት
ቆይ አንዴ ዜሮ ዜሮ አርባ ስምንት አስራ ሁለት አስራ ሁለት እሺ አንዴ ቤት ቤት ቁጥር ንገረኝ ዜሮ ዘጠኝ አስራ ሁለት አስር እህ።
ሀምሳ አምስት አስር
ምናልባት የትኛዋ ቤት እንዳናገረችው ካላቅም ግን እኔ ሌላ ነኝ እሺ
እሺ ይሁንና አሁን ነው ደውልልኝ በዚህ ስልክ።
የገባሁት እሺ ዛሬ ነው አይደለም ወይስ ትናንት ትላንት ትላንት ማታ ብዙ ብር ነው የከፈለሁት ወደ ሀያ ሺህ ብር እሺ እሺ